ሄሎ
ሄሎ ሰላም ነው?
ሁሉ ስፖርት ነው። እባክዎ ምን ልርዳው?
አማን ነው አይደል? ደህና አይ ትናንት ዊዝ ሮቢ ነበረ ስድስት ሺህ ብር
ስድስት ሺህ አ
እሺ፣ አልገባለሁትም።
አልገባም። ቴሌ ብር ነው ያልገባም። አዎ ምንም ነገር የለም። ሳያው
እሺ፣ ትራንዛክሽን ሂስትሪ ውስጥ ይግቡና ያስተላለፉበትን ስክሪንሻት አድርገው ቴሌግራም ላይ ላኩልን።
ልኬ ነበር። አዎ
ልከው ነበር።
አዎ ልኬ ነበር። እሷ የገባ ነገር
ቴሌግራም ላይ ልከዋል።
ቴሌግራም ላይ ልኬ በስልሳ ምናምን ቤት ነው እ ስልሳ ምናምን ቤት አይደለም እሺ ሰባ ምናምን ቤት ነው ቁጥሬ ወይ ትጨኝና ልላከው
እኮ የቴሌግራም ስሞትም አይበል የላኩበትን የእኔ እ
ዘይኑ መንገሻ ነው የሚለው እ ዘይኑ መንገሻ ነው የሚለው ይሄ ቴሌግራም የኔ በ- በዚያ ቁጥር ነበር የላኩት።
መቼ አሁን ነው የላኩት?
አይ ትናንት ነው የላኩት።
ትላንትና ነው?
የሚያናገረኝ ስም አዎ የሚያናገረኝ ስም ምናምን የለም ጽ- ጽፌ ነበረ።
ዘይኑ
አዎ እስቲ hi ብለህ ትልክልኛለህ አሁን?
አሽ እሺ